ሲስተሙ የተለያየ ስለሆነ ሌላ
ሄሎ ሄሎ፣
አቤት
ጤና ይስጥልኝ።
አብሮ ይስጥልን።
እናንተም
ምን አሉኝ? እኔ አባት ሄሎ፣
አቤት፣
አይሰማም።
እየስ
ሄሎ፣
ሄሎ
አይሰማም።
hello፣ አቤት
አቤት፣ አባል ለመሆን ፈልጌ ነው።
እኮ ቢሮ ናና፣ ቢሮአችን
አ መገናኛ ያለው ሾላ ፖሊስ የካ ፖሊስ መምሪያው ፊት ለፊት እልፍ ጸጋ ህንጻ ላይ ነው ቢሮአችን።
አሀ፣ አሳባ አዲስ አበባ። okay፣ አንተ ከየት ነው የደወልከው?
አ ጉድ ሾላና የት?
አይ ሾላና ሾላ ጉርድ ሾላ አይደለም ሾላ።
አሀ፣ ሾላ ነው።
አ አንተ የት ነው ያለኸው?
እኔ አ- አፋር ክልል ነው ያለው።
አክፈር ወይ እሺ እሺ፣ ስልክህን ለያዘውና ልደውልልህ ወንድሜ።
እ
ስልክህን ለያዘውና ልደውልልክ።
እሺ፣ እሺ፣ እሺ እሺ።
እሺ። በዚህ ቁጥር ደውል ወይ የነሱ ቁጥር ስጪ።
ምን አልከኝ?
የ- ደውይ። እሺ፣
እሺ።
እሺ አሁን